ሄሎ ሄሎ
እየሰማኝ እየሰማኝ ነዋ።
አይ እየሰማሁሽ
እንትን ይኸውልህ በቆሬ በኩል አይለካም አሉ።
እና እኔ ቤት ይኸውልሽ በቆሬ በኩል ካልተለካ ማለት ነው እ፣
ኦርደሩ ካንሰል ነው የሚሆነው። በቆሼ ጋር ደግሞ አንሴት ነው እና አይችልም። ስለዚህ ሁሉም ያውቃል። የራና ነገር ይዘው
እ፣ ምናልባት እነሱን አናግራቸው ግን እኔ ማለት አሁን ከዚህ በቃ።
ከፒንቱን ነው መለካት ያለበት እየተባለ ነው።
እ?
ከፒንቲን ከሆነም መለካት ያለበት እየተባለ አዎ።
ነው። ስለዚህ በቃ እንደዚህ ከሆነ ደግሞ አይጨምርም። ምናልባት ሲንዲደርን አናግረው እንደዛ ካልኩ እሺ፣ እሺ፣ እሺ፣ እሺ፣ እሺ።